ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን ቤት እ ሰላም ነኝ ሰላም ነኝ አለን ምን ልርዳ እ ማለት ትናንትና ያሰስኩበት ጨዋታዎች እሺ አንድ ቼልሲ ብቻ ነው X የተደረገ ከዛ አንድ X የተደረገ ሌላ ብሩን አያመለስም እሺ ቆይ አንዴ ጠብቀኝ እሺ እየ እሺ
እንደርዳው አቤት አቤት አቤት
ምን ነበር?
እ ትላንት ማታ ማለት ጨዋታው ያሰስኩበት እሺ
እ ቼልሲ ብቻ አንድ ጨዋታ ብቻ ነው X የተደረገበት እሺ፣ cashier code ኡን ንገረኝ።
በዚህ በዚህኛው ቁጥር 09 አይ cashier code ኡን የትኬቱን cashier code ንገረኝ።
እ ትኬቱ አዎ
እሺ እዚሁ ነው እ cashier ቁጥሩ እ cashier ቁጥሩ ID ID ላይ የሚባለው ID ID ላይ ነው እ ትኬት ID ውን ወይ ቴሌግራም ላይ ላክልኝ።
እኔ
ትኬት ID ውን ቴሌግራም ላይ ላክልኝ።
አንሺ ትኬት ID በቴሌግራም ላከው አዎ የትኛው ቴሌግራሙ የት ጋር ነው
ዜሮ ዘጠኝ ዜሮ ሶስት ዜሮ ዜሮ ዘጠኝ እሺ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እሺ በቴሌግራም እሺ አይ አይ